ሄሎ
አሎ ጤና ይስጥልኝ።
ሰላም ጤና ይስጥልን ቤተሰቦች።
እ ከአጀር ከወዲያጄ እሺ ንገረኝ።
አስር
አስር ሀያ ስድስት ሀያ ስድስት ሰላሳ አምስት ሰላሳ አምስት ስልሳ አምስት
እሺ ሀምሳ ብር አለ። እሺ ቦነስ
እሺ
እሺ እ አይ ያዥ ያዥ ያዥ ያዥ ገና ይመች እሺ።
ተነክዶ አስር አስር ሀያ ስድስት ሀያ ስድስት አ- አ- ሰላሳ ሰባት ሰላሳ ሰባት አርባ አንድ
አርባ አንድ
በቃ
ይሄ ገና ጨዋታ አለው። አንድ ግን ወጥቶባል።
እና ያለቀ ጨዋታ አለ።
አዎ አንድ lost የሆነባ አለ። አንድ postponed አለው። ግን በዘጠኝም አለ ጨዋታ ገና።
እሺ እሺ ያዥ አሁን እሺ
አስር አስር ሀያ ስድስት ሀያ ስድስት ሰላሳ አራት ሰላሳ አራት ሰላሳ ሶስት
እሺ
አቁም።
ይህ ሀምሳ ብር አለ። ሀምሳ ገብቶልሃል።
እሺ አሁንም ያዥ እሺ
አስር አስር አርባ ስድስት አርባ ስድስት ሰባ ስድስት ሰባ ስድስት ሀምሳ አንድ
ይህም ሀምሳ አለው። ሀምሳ ብር አለ።
እሺ እሺ በቃ አመሰግናለሁ።
እሺ መልካም ቀን።